hello ጤና ይስጥልኝ ጠብታ አምቡላንስ እባክዎ ምንድነው?
እ hello ጤና ይስጥልኝ ጠብታ አምቡላንስ እባክዎ ምንድነው?
መረጃ ፈልጌ ነው። hello hello ጤና ይስጥልኝ ይሰማል።
መረጃ ፈልጌ ነው ስለምንድን ነው የፈለጉት መረጃ?
ስለ ጠብታ
እኮ ምን አይነት መረጃ ፈለጉ?
ማለት እ አገልግሎቱ መቼ መቼ ነው ለማለት ነው።
ሀያ አራት ሰዓት ነው አገልግሎቱ። የአምቡላንስ service ነው የምንሰጠው። ሀያ አራት ሰዓት ነው አገልግሎቱ።
ሀያ አራት ሰዓት ነው።
አዎ ስለደወልን አመሰግናል